ደህና ደሩ። ቻው ቻው።
hello hello።
ሰላም ወይ።
ከችት ነበር እንደውሉ።
ሰላም ላንቺ።
እሺ ከዚህ በፊት እንትን complain አቅርበው ነበር complain አዎ፣ በድንች ምክንያት ድንች አስራ ሁለት ኪሎ እ እ አስራ ሁለት ኪሎ ድንች አዎ፣ አስራ ሁለት ኪሎ
እ፣ ስለዚህ ለነገ ይምጣሉት።
አዎ። አሁን ደውላልኝ ነበረ ነገ ይምጣልኝ።
እሺ የት ነበረ location ኦት?
እ እ የት ነበር ሎኬሽኖት?
ፓሪስ አዲስ ሰፈር ሪሞት ስቴሽን እሺ እሺ ነገ ይመጣሉ።